እንትን agent ነበር ዘመድኩን እባላለሁ እና እሺ ዘመድኩ እንትን ላይ ቲኬት አላወጣልኝም። ስፖርት የስፖርት የስፖርቱን ቲኬት ከትላንት ማታ ጀምሮ connection ነው ብዬ ነበረ እም፣ ግን connection መጥቶም virtual ኡ virtual ም አለ እና virtual ኡ ምናምን ይሰራል። ስፖርቱ ግን እምቢ አለ ተገረ
እሺ ሰርቲፊኬት ልልክልናችሁ ነው ወይስ ሙሉ በሙሉ ያመጣልህ ነው?
እንትን ነው የማያመጣው ይሄ ticket ID እንትን ኮዱ ምናምን ተጽ- ተጽፎ የሚገባበት የለም። የጨዋታ ዝርዝር ምናምን አያመጣም እሱ ማለት ነው።
እሺ፣ እሺ በቃ ወይ እንትን በለው እ እ ምን ልበለው?
ትልክልናለህ ፎቶ አንስተህ አንድ sample ticket ማለት እ- ነው እ- እሺ እሺ በቃ አሁን ያውጣልን ብቻ አንድ sample ticket ላክልንና ዘመድኩን እስ- በሱ እንየው አይሻልም?
ቲ- ቲ- ቲ- ቲኬት ሳይሆን screen ኡን ልላክ screen ላይ የሚያሳየው የሚያመጣውን ነገር አ፣ okay ticket ምናምን ማስገቢያ ስለሌለ ማለት ነው።
እህ፣ ስለማያመጣው አዎ አሁን በ- ፊት ለፊት የሚያመጣውን ነገር
ይቻላል። እሺ እሺ፣ እሺ።
ላክልንና እሱን እናያለን ቴሌግራም ላይ። እሺ ዘመድኩን